ጤልኝ ቤስት ቤት
አብሮች ጤልኝ ሰላም ነው። እንትን ያለፍኩ ጨዋታ አልበረም አለ።
እሺ ካሸር ኮዱን ትነግረኛለህ? ቼክ ላድርግልህ።
አስራ ሁለት አስር አስራ ሁለት አስር
ሰላሳ አራት እሺ ዘጠና ዘጠኝ
እሺ ጠብቀኝ አንዴ። hello አቤት አንዴ ለ provider ኦቹ ላሳውቅልህና እ እ ሲገባ ሲታረም መልሼ በዚህ ስልክ ልደውልልህ እ እሺ እሺ እሺ እሺ አንተም ደውል አስታውሰኝ። እሺ ቤኪ ብለህ ደውል። ቤኪን አገናኙኝ በላቸው። እሺ እሺ እሺ እሺ መልካም ቀን።
አመሰግናለሁ።
እሺ አመሰግናለሁ።
ኦዞ አምባሰሪ